ሰላም
ሄሎ ማን
ሄሎ ሄሎ ትንሽ ይቅርና አዎ አሁን አሁን ትንሽ ይሰማኛል። በተቻለ ድምጻችሁን ከፍ ብታደርጉ ያው ላለው አገልግሎት
እሺ ማለበት በአጋጣሚ ኬት ነው።
አ፣ ብስራት ባያለው
ማ- ማን ማን?
ብስራት ብስራት እሺ ስርዓት ማን?
ብስራት እንዳሻው እንዳሸው ኬት ነው?
ከአላማ
አላበታ አ
እሺ፣ ጉዳዮት ምን ነበረ?
እ
ጉዳዮትን መቀጠል ይችላሉ።
አዎ እ አጋጣሚ የበር እና እንትን የቤት ነበርና እ፣ አቤት አቤት የእናቴና የአባቴ እንትን ቤት ነበረ።
ቤት አዎ ቤት አዎ እሺ
ከዛ አሁን ዘር በቅርቡ እ፣ አርፈዋልና እሺ ከዛ እ፣ በ- ግን የአባቴ ልጆች አሉ በሌላ ከሌላ ሚስት ማለት ነው okay
እና አሁን እ፣ ወደ ይገባኛል ጥያቄ ያቀረበ ነው ነው እና እንዴት ማድረግ አለብኝ እንዴት እንዴት ነው የሚለው ነው አንዳንድ ጥያቄ ለመጠየቅ ነበር።
ይገባኛል ጥያቄ ነው የጠየቁ ያሉት
አዎ እሱ- እነ እዝ- እዛኛው አዎ እነ ልክ ከሌላ ሌላ እንትን ያለው ማለት ነው። ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ